ሄሎ ሄሎ ሄሎ፣ አይሰማም? ሄሎ ሄሎ ሄሎ ይሰማል።
ማነሽ ማነሽ?
ሊዲያ ሊዲያ mic ሽን ይኸውልሽ ስታነሺ ማለት ነው እ mic ሽን ፊት ለፊት አድርጊው። ባለፈው እንዳሳየሁሽ እሺ፣ መጀመሪያ ወራሹን ጭራሽ አልሰማንሽም፣ ጭራሽ ማለት ነው።
እሺ።
ደኩስ አላረ አዎ፣ ስለዚህ አሁን ድጋሚ ስንደውል እንትን በይ። በአማርኛው ነው በኦሮምኛ የገባሽው?
በኦሮምኛ ነው የገባሁት።
ታዲያ በአማርኛ ለምን አወራሽ?
ይቅርታሽ።
እሺ አስታችሁ ልጁ ጋር ነው ችግር የለም።